ጤና ይስጥልኝ አርፌ ረድኤት ነው በኩል የምንረዳው። ጤና ይስጥልኝ
hello ይሰማል ደንበኛችን
ሆነ በቴሌ ብር አድርጌ ወደ ቲኤክስ በእናንተ agent አድርጌ transfer አድርጌ ነበር።
እሺ
ቲኤክስ ጋር ግን አልደረሰም።
እሺ ስሞትን ይንገሩን ደንበኛችን።
ዳዊት ገብረ አሊፍ
ዳዊት ገብረ አሊፍ
እሺ፣ ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ
እሺ ያስተላልፉት የገንዘብ የፈለጉት የገንዘብ መጠን ስንት ነው?
ሁለት መቶ ብር ነው።
ሁለት መቶ ብር
አዎ
አሁን ነው የሞከሩት ደንበኛችን።
አዎ ከሀያ ደቂቃ ምን አካባቢ እሺ ደንበኛችን መረጃውን መዝግቤሎታለሁ። አሁን በሚነግሩት ቁጥር ወደ ቴሌግራም account አችን የቴሌ ብር ደረሰኝ ይላኩልን።
አዎ ልኬዋለሁ በቴሌግራም
እሺ ቴሌግራም ላይ ከስር ስሞትንና ስልክ ቁጥሮትን ያስቀምጡልን።
እሺ እሺ እሺ ስለደወሉ እናመሰግናለን። ሌላ የምረዳዎት ነገር አለ?
በቃ እሱ ነው ሌላ የለም።
እሺ ስለ ግንኙነት ሀሳብ አስተያየት ካሉት ከሚሳንስ ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሁንልዎት።